Hello?
aa walaal Walaal.
wey meesha waa xaggee horta
Een, Wardada cusub Siramis.
wardada cusub Ha Siramis.
alshiram af xabashi ma taqaanaa iyo af oromo Ha faabashan garan baran garanaya.
ሄሎ
Eh, eh, እንትኑን አወቀው አዲሱ ስፋልት የዜሮ አምስት አዎ አዲሱ ስፋልት መብራቱ ጋር
አአ የዜሮ አምስቱ ይሄኛው ከንግድ ባንክ እጥፍ ብለህ ያለው አዲሱ ስፋልት ዜሮ አምስት ላይ ያለው ትልቁ ነው ንግድ ባንክ አዎ ይኸው ቀይ መስቀል ታልፋለካ
የሸዋ በር ነው የትኛው ነው ማለት ፈልጌ ነው አረ ይኸው ቀይ መስቀል አለ አይደለ ዜሮ አምስቱ ዜሮ አምስት የታችኛው ነው እንዴ አዎ አ?
ዜሮ አምስት አታውቅም አንተ ዜሮ አምስት
ጀጎል ነው
ይሄ ይሄ ድሬዳዋ መሰለህ ጅጅጋ ነው እኮ የምን ጀጎል
አሀ ድሬዳዋ ነው እንደ እናንተ አ ይሄ ጅጅጋ ነው ጅጅጋ ነው ያለ ነው እሱ የት ነው ያለው እሱ ሀረር ነው እኮ ያለሁት አረ ውይ ይሄ ጅጅጋ ነው በእናትህ ሀረር እኮ የለንም መስ እንትን መርሃባ መስሪያ ቤት የለንም እኮ አረ እንደዛው እየፈለኩ ነው አዝ- እንትን ሆንኩ እኮ በእናትህ ወይኔ መናኸሪያ ውሰደው በቃ ከመናኸሪያ ይምጣ እንጂ እኛ ወደ የለንም ጅጅጋ ሀረር።
ሄዶ ወደ ጅጅጋ እ፣ እንዴት እንደሆነ ታውቃለህ? ጅጅጋ እ።
ነው ያለ ነው። ጅጅጋ መስሪያ ቤት አለን። ከጅጅጋ መ- መስሪያ ቤት አለን። ከጅጅጋ ይነሳል። ግን ከጅጅጋ ተነስቶ በድሬዳዋ በሚወጣው መኪና ነው ሀ- ሀረር ላይ ጥሎት የሚያልፈው። ሀረር ግን ቀጥታ መስሪያ ቤት የለንም። ከሳ- እሺ።
ከሀረር ወደ ጅጅጋ መሳፈር አይችልም።
እሺ ቀጥታ ወደ ጅጅጋ መ- መ- መሳፈር ይነበረ ይኖ- ይኖራታል ማለት ነው አዎ፣ አሁን እኛ ግን እዛ ሀረር ላይ ስለሌለን በቃ መናኸሪያ ውሰደውና እ፣ እሺ።
ከመናኸሪያ ተሳፍሮ ይምጣ። ከዚህ ወደዛ አለን፣ ከዛ ወደዚህ ግን የለንም።
እሺ አ- እኔም ሀረር ውስጥ መሰለኝ እኮ ስለዚያ ነው እሺ በቃ እሺ ነው።
ንገረው። እሺ አሁን አስረዳው።
እሺ ጅጅጋ እሺ፣ የላ- ሀረር ላይ የላቸውም። ስለዚህ እ፣ መናኸሪያ ሄደ ተሳፈር። ጅጅጋ ላይ ግን አላቸው። መ- መርሃባ ባስ አለ። ወደ ሀረር በለው።
እሺ በና እሺ እሺ እሺ ወንድሜ ይቅርታ።
ላፊያ፣ እሺ እ፣ ዋንጀት ተረገሸ